Hello
አቤት
አቤት ጤና ይስጥልኝ። ሰላም ነው?
ደህና ደህና
እሺ፣ ምን ልርዳዎት?
ውይ
ምን ልርዳዎት?
የሆነ ነገር ፈልጌ ነው የደወልኩት እሺ፣
እሺ ትሰጠኛለህ ምን ነበር?
ይህ ምን ነበር?
የአንተ አጠቃ ምን አለ እ?
ምን አለ
ምን አሉኝ? አልሰማሁትም።
እ?
ምን ፈልገው እንደደወሉት?
ኧረ በእግዚአብሔር
ይሄ የወሎት የበረራ መረጃ የምንሰጥበት ማዕከል ነው።
እ?
የበረራ መረጃ ምንድን ነው የፈለ- እ?
እ?
ምንድን ነው የፈለጉት?
ብር ፈልጌ ነው
ብር በስልክ ነው እንዴ ታዲያ?
እ?
በስልክ አይደለማ ብር
እሺ በምንድን ነው በባንክ ባንክ ሄዶ ይጠይቋቸው ይሰጡታል።
አለ አለ ባንክ እ?
አለ አለ እኔ
እ?
እኔ ነው
አዎ አዎ አይ እኔ አሁን አላዝኩም።
አላስከም አ
እሺ ሌላ ጊዜ እደውላለሁ እሺ ደውል።
እሺ እሺ እሺ ቻው።
ቻው እግዚአብሔር ይስጥልኝ።
እሺ